hello hello ወይ ገዛኸኝ ነህ?
አ
ቅድም ከብታፈራ አልቀበልም ብሎኛል ብለኸኝ ነበር።
አ አ እሺ እየጠበቅክ ነው፣ በቃ ስትላት እንዴ ሜክሲኮ እኮ ነው እንዴ! ስምንት ኪሎ ሜትር ዘጠኝ ኪሎ ሜትር እኮ ናት።
እኮ እሱን አስተካክልልሃለሁ፣ ግን መሄድ አለብህ።
ምኑን ነው የምታስተካክዪው? ኧረ እባክሽ የሞተኛ order እኮ አንተ እና ስንት ኪሎ ሜትር ነው እሱ?
እሺ እዚህ ጋር የሚኖርኩ ከቤይተል